ይስጥልኝ። ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላም ነው።
እግዚአብሔር መረጃ ይመስገን።
ፈልጌ ከኢትዮጵያ እሺ፣ ጋር ችግር የለውም።
የልጅን የአባ ገብረ ኪዳን እዚህ ባህር ዳር እሺ፣ የእሳቸው ስልክ ካሾፈር ግን ከይቅርታ ጋር አጥቼ ነው እና ዶንኪቱ ስለምከታ ያው ሾቱን ባለፈው እዛ ነበረ።
እሺ። የእሳቸው ስልክ የለም። ለምንድን ነው የፈለጓቸው?
አይ ፈልጌ ላወራቸው ፈልጌ እዛ አንዳንድ ነገር
እኛ ጋር የለም። ይቅርታ፣
እና ከየት ማግኘት እችላለሁ?
እዛው ያሉበት ገዳም እዛ ማግኘት ይችላሉ።
እኔ ሌላ ቦታ ነኝ፣ እዛ አይደለሁም። እዛ በሆንማ አገኝ ነበረ።
እሺ፣ ይቅርታ፣ ያው እኛ ጋር የለም። የገዳሙ account ማገዝ ፈልገው ከሆነ account ኡ አለን።
እና ስልክ ቁጥራቸው ይኖራል እዛ?
እስኪ ካለ check ላድርግና መልሰው ይደውሉልኝ። ምናልባት የገዳሙ ስልክ ካለ